ቤት ቤት
ስትልን
ሰላም ነው።
አለን አድራሻችሁን ቢሰጡኛ እንዲመጥች ማናገር ልጌ ነበር እ ተሰናድ ነህ ወይስ agent እ agent ነህ? እ አድራሻችሁን መናገር ማግኘት ፈልጌ ነበር።
እኮ agent ነህ ወይ?
አዎ አዎ፣ agent የት ወሎ።
የወሎ አዎ፣ ማን ልበል?
ጳውሎስ ባል ጳውሎስ ጳውሎስ። እሺ አዎ።
አዲስ አበባ ነን እና አዲስ አበባ ነው ጳውሎስ አዎ፣ ባምቢስ እናት ባንክ ባምቢ- head office
በአንዲስ እሺ እናት እናት ባንክ ባንክ።
head office በሱ በመጀመሪያ መታጠቢያ ታጥበህ ታጥፈህ ፕላን ጋር ፕላን ኢትዮጵያ
እናት ባንክ እሺ ታጥፈህ ፕላን ኢትዮጵያ ወይ ደግሞ አዳማ real estate ጋር
እሺ አዳማ real estate አዎ፣ ፕላን እሺ።
ብትል ብዙ ሰው ያሳይሃል።
እሺ ፕላን ልላቸው አዎ፣ ፕላን እሺ ኢትዮጵያ ፕላን ፕላን ኢትዮጵያ እሺ አዎ።
እሺ አመሰግናለሁ እሺ እሺ ጳውሎስ እሺ